ሄሎ ሄሎ ሄሎ፣ ጤና ይስጥልኝ አቶ ነብዩ ኖት።
አቤት። አዎ።
እ እንትን ከ We Plus Solution ነበረና ምደውልሎት ኦኬ ባለፈው አውርተን ነበረና register አላረጉምና register እንዲያደርጉ እንትን እያለን ነበረ ኦኬ።
እና ምን ላይ ነበረ? መቼ ነበረ? የ- ዊ ፕላስ ሶሉሽን ኦኬ። እሺ እና app ኡን ወይ በ text እንልክሎታለን link ኡን እና በዛ register ያደርጋሉ ወይ ካልሆነም በ Play Store ላይ We Plus Solution Provider የሚለውን አውርደው register እንዲያደርጉ ነበረ።
እሺ እሺ።
እሺ በ text እንልክሎ ወይስ በየትኛው ይሻሎታል?
በቴሌግራም ልክልኝ።
በ link ኡን እሺ፣ thank you እሺ እሺ፣ እናመሰግናለን። እሺ